Hello ሰላም ጤና ይስጥልን። ቤት ስበት
deposit አድርጌ ምንም አልመጣልኝም ገንዘቡ።
deposit message ላኩልኝ። ቴሌግራም deposit message ኡን
በቴሌ ብር አድርጌ ነበር በዚህ ስልክ እኮ deposit message ኡ ላክልኝ።
ምን deposit message አለ አይደለ?
እ
deposit ታደርግ ቆርጦ የላከልህ እ እሱ message ቴሌግራም ላይ ላክልኝ።
እሺ ሀብታም ብለህ ላክልኝ። እሺ
ሀብታም ብለህ አዎ
እሺ
እሺ